የሚለው
አቤት ምን መጣት
እንትን ከሀበሻ ቤት ወደ ቴሌብር ቻፓ ልኬ ነበረና ብር እንዴት የት ላይ ነው የሚገባው?
መጀመሪያ approve ያስደርጉ። እሺ ከሀበሻ ስፖርት እ
approve ያስደርጉ።
ገብቷል። message እኮ ገብቶልኛል አንድ ሀያ ሰባት ላይ
ምን ላይ okay። ወደ ሀበሻ ገባን የፈለጉት ወይስ withdraw አድርገው ነው ከሀበሻ?
ከሀበሻ withdraw አርጌ ነው እና እኔ የሞከርኩት ነበረ